መንግስት ቤት hello hello እሺ cashier code ንገረኝ። አስራ ሶስት እሺ አስራ ሶስት ዘጠና ሶስት እሺ ዜሮ አራት ጨዋታ ነው የወጣው አባቴ፣ አንድ ጨዋታ አይደለም። እሺ እሺ እሺ መልካም ቀን